Hello ጤና ይስጥልኝ የአብ ፉድስ ነው?
አዎ እሺ በ order number መቶ ስድስት ዜሮ አንድ ሀያ ሰባት
አዎ order ነበረ እሺ
አልተደወለም እኮ ዝግ ነበር ስልኬ Okay እሺ ከዚህ በኋላም አይሰራም ብላ ለ driver አይሰራም ብላችኋል ከዚህ በኋላ
አይ አይደለም እሱ ደርሶ ነው መሰለኝ ደወለና እኛ ወጥተናል text ኡ ከገባም ቆይቷል አልኩትኝ
ስለዚህ አልተ- ምግቡ ግን አልተሰራም
ምግቡ አልተሰራም እናንተ ግን ሳታዙት driver ኡ መጥቷል መሰለኝ እኛ ደግሞ Okay።
ልክ መብራት ጥፍት ምጥት ሲል ዘግተን ወጣን Okay okay እሺ በቃ አመሰግናለሁ ኦኬ እሺ እናቴ